አየሩ ጊዜውና አየሩ
hello ጤና ይስጥልኝ። ጉዳይ
hello ጤና ይስጥልኝ።
እግዚአብሔር ይመስገን። ጉዳዩ ድርጅት የደወልኩት በጣም የሚያደርግ okay ስራ sales ምናምን ካለ ፈልጌ ነው።
ማን ልበል ማለት ነው?
አብባ አብባ አበባ
አዎ፣ ከዚህ በፊትም በእርግጥ አፕ ላይ አድርጌያለሁ በኤሌክትሪሻንና አስጠኝነት ወይም ሹርባ ስሬት ብዬ በኤሌክትሪሻን ቴክስት ይገባልኛል፣ ግን ስደውል ተይዟል ምናምን ነው የሚል ማለት ስራ በዚህ ስልክ ቁጥር ነው የምትጠቀሙ?
በሀያ አራት አዎ እሺ፣ አንድ መስመር ላይ ጠብቁኝ። እኔ ነው።
ይሰማልማ ይመስለኝ አበባ ብለሽ ነው። በዚህኛው ቁጥር የተመዘገቡበት ይሆናል።
ይሄ አይደለም
አዎ፣ ማለት በአካል ቢሮ መጥተው ነው የተመዘገቡት ወይስ በስልክ ነው የተመዘገቡት?
አሁን የደወልኩት በሀያ ነው ሀያ ሰላሳ አምስት ሰላሳ አራት ዜሮ ሁለት አዎ፣ አዎ፣ በዚህ የተመዘገበ የለም አዎ። በአካል ቢሮ መጥተው ነው የተመዘገቡት ወይስ በስልክ ነው?
አዎ አዎ በአካል
አዎ፣ በዚህኛው የለም። ሌላ እሺ ሌላ ስልክ ቁጥር- እሺ ሌላ ልንገርሽ ሀምሳ- ሀምሳ ስልክ ሰማንያ ዘጠኝ
ሀምሳ ሶስት
ሀምሳ ሶስት ሰማንያ ዘጠኝ
ሰማንያ ዘጠኝ ዜሮ አምስት ሰባ ዘጠኝ
ዜሮ አምስት ሰባ ዘጠኝ አዎ
አዎ፣ በዚህኛው ተመዝግበዋል አለ o- okay electrician ተ- እ?
እሺ
electrician tutor እና እ፣ sale- sale- sale- በሄልሳይል sale- sales ተ- ይጨመርበት ሽያጭ እሺ ልምድ አለ አዎ አይ የለኝም ልምድ የለውም
አዎ
እ፣ አሁን ላይ የ- የስራ ጥሪ ሲመጣ እንዳሉት የጽሁፍ መልእክት ነው የምልከው። የጽሁፍ መልእክት ሲደርሱት ይደውሉ። በተጨማሪ እሺ።
ቴሌግራም ቻናላችን ላይ post ስለምናደርግ ቻናላችን ላይ ተሳሳሪ
እሺ መልካም ቀን ይሁንልዎት።
እሺ አሜን